ጤና ይስጥልኝ። አሪፍ ፌዴሬሽን በኩል
ብሩ ነበረ አልገባሁም እኮ እስካሁን።
እሺ የ betting ኡን ስም ንገሩኝ ለአንደኛችን የተጫወቱበትን የ betting ስም
እንትን ነው ራስ ቤት ነው።
Best Bet።
አዎ
እሺ ሌላ betting ይጫወታሉ?
እ?
ከ Best Bet ውጪ ሌላ betting ይጫወታሉ?
አዎ ሌላ ነች አንዴ
ምንድን ነው? እሺ ንገሩኝ።
እቺ ፉኤድ ነው ያ ቱ ኤክስፖርት።
አዎ
እሺ ደንበኛችን መረጃውን አ፣ ሲስተካከልልን እናሳውቆታለን ደንበኛችን።
ብሩ ምን ያስተካክለ የት ነበረ?
አዎ ይስተካከልልዎታል።
በቴሌግራም ላይ ልኬ ነበር። አዎ በቴሌግራም ላይ ልኬ ነበረ አምሳ አራት ብር
እናሳውቆታለን ደንበኛችን።
እሺ በጥሩ ነው። አሁን ነው የሚጠብቅ
አዎ ሲስተካከልልዎት ደውለን እናሳውቆታለን። እሺ መልካም ምሽት ይሁንልዎት።